መለስን ያስጥልን ቃል ኪዳን ከቤተሰብ ምንደርደው
አብሮ ይስጥልን። የቀደሙን ልጅ ነኝ።
እሺ ምን ነበረ
አረ ብሩ አልገባም።
ዊዝድሮ አድርገው ነው ዊዝድሮ አድርገው ነው ምንድን ነው?
አራት መቶውን እኮ ነው
ይቅርታ ብዙ ስለሆነን እኮ ነው።
ኦ አራት መቶ ብር እኮ አውጥቼ እሺ በስልክ ቁጥር ነው አ እዛው የዛሬ ነው ቀረ።
አይደል?
አሁን አካባቢ ትንሽ ገፋ።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
Hello
አቤት እሺ process ላይ ነው ይገባሎታል። ትንሽ ይጠብቁን።
እ እ?
process ላይ ነው ይገባሎታል። ትንሽ ይጠብቁት።
እሺ እንትን ደግሞ እሺ ትናንትና ወደ ማታ ላይም እንደዛው የሆነ ሰው ታይኛለች።
ምን አሉ? Hello ትናንት ወደ ማታ እሺ
ሶስት መቶ ብር እንደዚህ ሆኖብኛል። ሳለ የለም።
እሺ በዚሁ account ነው አይደለ?
አዎ በዚሁ ስልክ እሺ አንዴ መስመር ላይ ጠብቁኝ።
እሺ ቀጥል።
ከትናንት ወዲያ ከሆነ የገባሉት ነው ያለው ሶስት ሶስት መቶ ብር ከዛ ያ- ፔንድ የሆነ ደግሞ ወደ አካውንቱ የተመለሰ አለ። ብዙ ጊዜ ነው የሞከሩት። ከትናንት ወዲያ ከሆነ
ይህ ሁሉም ያለፈ ነው የሚያሳየው።
ያለፈ እና የተመለሰ ወደ ቤት አክ- ቤት አካውንቱ የተመለሰ
ወ- አራት መቶ ብሩ ይገባል። በቃ አይደል?
እሱ ፕሮሰስ ላይ ነው ይገባሉት አለው።
እሺ እናመሰግናለን።
እሺ መልካም ቀን